ሄሎ
ሄሎ ደንበኞች እንድታስቀርጥ ብዬ ነው። ለምንድን ነው አንድ ቀን ሁለት ሁለት ብር የምትቆርጡት?
የቴሌቪዥን ደንበኛ ከሆኑ በየቀኑ ትኬት ስለሚገባልዎት ነው። በሚገባልዎት ትኬት game ኦችን መጫወት ነው።
አይ ታዲያ አቋርጡ፣ አሁን በቃ አቋርጡ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ሌላ ማቋረጥ የሚላለ እሱን ይጫኑ።
ስንት
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ
ወይስ ላቋርጥሎት? እኔ
እ እኔ ላቋርጥሎት ሰምሄ
እኔ ላቋርጥሎት?
አይ የለም።
ተቋርጧል። አቋርጠውታል እኮ እሺ እሺ
እሺ